የራስህ አሁን ስትለፋ ከእነሱ ጋር ስትለፋለፍ ይሄም እዚህ እኮ ምንም ሰዓቱ ራሱ አት- አዎ ምንም ጊዜም አይኖር ጊዜም የለም። Hello አለም ደህና ነሽ? Hello አለም ቆየ ወይ ነው ደህና ነሽ? ስልኩን እኮ ገዝተን የሰጠንሽ እኮ ስልኩን ገዝተን የሰጠንሽ እኮ ስልኩን ቶሎ እንድታነሺው ነው። ስልኩን ገዝተን የሰጠንሽ ቶሎ እንድታነሺው ነው።
እሺ እሺ
እሺ ወይ ነው አለም ፀሐይ አለች?
አለች ቶሎ- ከ- በ- ከሻይ ቡና አስገቢ በላ በያት አዳራሽ።
ቡና አዎ አስገቢ በያት አዳራሽ።
እሺ እሺ ቶሎ ንገሪያት። እሺ ገብተዋል በያት።
ምን ሻይ ቡና